የጥሬውን ጥያቄ መጠየቅ እፈልጋለሁ።
ሄሎ
ሄሎ ሄሎ
ሰላም ጤና ይስጥልን ቴሌቪዥን
አብሮ ጤና በስክሪን ጤናሁን
አለን። ምን ልርዳው?
የጥሬውን ጥያቄ ለመጠየቅ ፈልጌ ነው። ቲኬቱ ምን አይነት ቲኬት ነው የሚገባው?
ትኬት መጫወቻ ነው። ድሎትን እ?
ይሞክሩ ሚ- ጌሞችን መጫወቻ በትኬት ጌሞች?
ጌሞችን አዎ ጌም የሚያሸልሙ ጨዋታ ማለት ነው።
ዳውቅ ያለው ተጫውቼ ደግሞ ቲኬቱ በእኔ ስልክ ይገባል እንዴ?
እ፣ ትኬት subscribe ሲያደርጉ በየቀኑ ይገባሉታል።
ለ- coin ለእኔ ነው ደርስ- በ coin በ coin coin ሲገዙ ነው።
ይመዘገ- ተመዝግቤያለሁ። መጀመሪያው ምዝገባው ተረጋግጧል።
እኮ ከተመዘገቡ እየተጫወቱ ከሆነ ሶስት ቁጥር ለመጫወትን ይ- እንትን ይሉና ሶ- ሁለት ቁጥር ላይ coin ይግዙ ለመግዛት okay።
የሚል አለ።
አሀ ለመግዛት የሚል አለ። እሱን ገዝቼ ነው በብር ነው አ- የሚገዛው።
አዎ ገዝተው ነው መጠቀም።
ስንት ስንት ብር ነው የምትገዛው?
ከሁለት ብር ጀምሮ አለሎት።
አ፣ በቃ እሺ። okay፣ ላክ።
እሺ እሺ፣ መልካም እድል።
እሺ፣ ተው።
እሺ እሺ።